Hello hello እማ ሰላም ነው? አሁን አ- አሁን ደውዬ ነበር እና ጠበቃውን አግኝቼው ነበረ እና ጉዳዩን እኔ just TV ላይ አይቼው ነበረ እና ላስረዳችሁ የነበረው የጉዳዩ ባለቤት ስላለ እንዲያወራው የአሁኑን ጠበቃ ፈልጌ ነበረ።
ማን ልበስ ይመስል ሀያት ብዬ ነበር ያስመዘገቡት። አሁን ሀይረዲን የሚባል ስልክ ይደውልላችኋል።
Okay፣ ይሄ የ- የብድሩ case ነው።
አዎ አዎ፣ እሱ ይደውልና እሱ ያወራዋል። እሺ ሀይረዲን የሚል ስልክ ከተደወለ አስተላልፊልኝ።
ሀይረዲን እ፣ አዎ።
የሀይረዲንን ስ- ሰተሽን ቀጥታ ጠበቃው ቢደውልለት እሺ እሺ፣ ልስጥሽ ዜሮ ዘጠኝ አስራ ሰባት ዜሮ ዘጠኝ አስራ ሰባት ዜሮ አምስት ዜሮ አምስት አስራ ስምንት ዜሮ ሁለት ሰላሳ ስምንት ዜሮ ሁለት እሺ፣ ይዤዋለሁ፣ እሺ ይደውልለታል።